ተወጥነ የቀደሰ ሰራዊት ቀደሰን ሰብሃን ጸዋአን ሐየለን አሰየን ወደሰን ለበወን ጸለየን የመሰለ ግስ በትንቢት መነሻውን ሐምስ በዘንድና በትእዛዝ ግዕዝ ያደርጋል። ይህም ቀደሰ ይቄድስ ይቀድስ ይቀድስ ሰብሃ ይሴብህ ይሰብህ ይሰብህ ጸውአ ይጼውእ ይጸውእ ይጸውእ ሐየለ ይሄይል የሐይል የሐይል አሰየ ይኤሲ የአሲ የአሲ ወደሰ ይዌድስ ይወድስ ይወድስ ለበወ ይሌቡ ይለቡ ይለቡ ጸለየ ይጼሊ ይጸሊ ይጸሊ በማለታቸው የመሰላቸውን ሁሉ ያሳያሉ። ተፈነወን የመሰለ ግስ በትንቢት መነሻውን ሳድስ የመነሻውን ተከታይ ሐምስ የመድረሻውን መሪ ሳብዕ ሁኖ ወ መድረሻው የነበረ ይጠፋል። በዘንድና በትእዛዝ የመነሻውን ተከታይ ግዕዝ ያደርጋል እንጂ በቀረው እንደ ትንቢቱ ይሄዳል። ይህም ተፈነወ ይትፌኖ ይትፈኖ ይትፈኖ በማለቱ የሚመስለን ሁሉ ያሳያል። ተሰፈወን ተዘከረን ተደመን ተጠየረን ተጸወነን በመሰለ ግስ በትንቢት በዘንድ በትእዛዝ መነሻ የነበረው ተ ይቀራል። ይህም ተሰፈወ ይስቴፎ ይሰፎ ይሰፎ ተዘከረ ይዘከር ይዘከር ይዘከር ተደመ ይደመም ይደመም ይደመም ተጠየረ ይጠየር ይጠየር ይጠየር ተጸወነ ይጸወን ይጸወን ይጸወን በማለቱ የሚመስለውን ሁሉ ያሳያል። በዚህ ጊዜ ተ የቀረበቱ ምክንያት ምን እንደሆነ በአስራ ሶስተኛ ክፍል በልማድ በአስራ ሰባተኛ ክፍል በገዳፈያነ ዘመድ እይ። ተወከለን የመሰለ ግስ መድረሻው ወ አይደለምና አይጎረድም እንጂ በቀረው በትንቢት በዘንድ በትእዛዝ እንደተፈነወ ይረባል። ይህም ተወከለ ይትወከል ይትወከል ይትወከል በማለቱ የሚመስለውን ሁሉ ያሳያል። ተነበየን የመሰለ ግስ በትንቢት በዘንድ በትእዛዝ እንደተወከለ ይረባል። የአይጎረድም በገንዘቡ ይጨርሳል። ይህም ተነበየ ይትነበይ ይትነበይ ይትነበይ በማለቱ የሚመስለውን ሁሉ ያሳያል። ሀለወን በመሰለ ግስ አስራው በትንቢት ሳድስ በዘንድና በትእዛዝ ግዕዝ ይሆናሉ። በቀረው እንደለበወ ይረባሉ። ይህም ሀለወ ይሄሉ የሃሉ የሃሉ በማለቱ የመሰለውን ሁሉ ያሳያል። ሀለወና ለበወ መድረሻው ወ ሁኖ በአብይ አንቀጽ በካዕብ እንዲጎረዱ ወይም እንደሚጎረዱ በዚህ አስተውሉ። ሀለየን የመሰለ ግስ መድረሻው የ ስለሆነ በሳልስ ይጎረዳል እንጂ በቀረው እንደ ሀለወ ይረባል። ይህም ሀለየ ይሄሊ የሃሊ የሃሊ በማለቱ የሚመስለውን ሁሉ ያሳያል። ተመክሃን የመሰለ ግስ በትንቢት መነሻውን ሳድስ ተከታዩን ሐምስ የመድረሻውን መሪ ራብ ያደርጋል። በዘንድና በትእዛዝም ተከታዩን ግዕዝ ያደርጋል እንጂ በቀረው እንደ ትንቢቱ ይሄዳል። ይህም ተመክሃ ይትሜካህ ይትመካህ ይትመካህ በማለቱ የሚመስለውን ሁሉ ያሳያል። አንገለገን የመሰለ ግስ በትንቢት በዘንድ በትእዛዝ አስራው ፍጹም ራብ ይሆናሉ። አ መነሻ የነበረው በአስራው ይዋጣል። በትንቢት መሃሉ ሐምስ ይሆናል። በዘንድና በትእዛዝ መሃሉ ግዕዝ እንጂ በቀረው እንደ ትንቢቱ ይረባል። ይህም አንገለገ ያንጌልግ ያንገልግ ያንገልግ በማለቱ የመሰለውን ሁሉ ያሳያል። ተፈጸመ የቀደሰ ሰራዊት